ጤና ይስጥልን ቤስት ቤት ቤቲ ነኝ ምን ልርዳው።
ሰላም ነው። ትናንትና ትኬት ቆርጬ ነበርና መጨረሻው ማለት ነው እሺ እና አሸንፌ ያለ X ተደረገብኝ ጨዋታው ማለት ነው።
ንገረኝ cashier code ኡን።
cashier code የመጨረሻው በዚህ ስልክ ቁጥር ሆኖ የመጨረሻው ትኬት
አባቴ cashier code ኡን አንተ ብትነግረኝ አይሻልም? አንተ የምትፈልገው ትኬት አዎ ስለ ያላስኩት እኮ ነው ይቅርታ። ወይ አውጥቼ ልደውልሽ አዎ የመጨረሻውን ይሻላል።
ትኬት እንደሱ ይሻላል።
ማለት cashier code ኡ በምን በምንድን ነው የሚታየው ስለማላውቀው እኮ እዛ ወርላ ticket ID ወይ cashier code የሚል አለ አይደል?
አዎ በቃ እሺ እሺ አዎ እሱን አድርግና ደውልልኝ። እሺ እሺ